አላዛር ቢሞትም ቀኑን አትቁጠሩ፣ ያኖራችሁበትን ለኢየሱስ ንገሩ። አራት ቀን ሆኖታል ይሸታል አትበሉ፣ ሂዱና ድንጋዩን ብቻ አንከባሉ። አላዛር ቢሞትም ቀኑን አትቁጠሩ፣ ያኖራችሁበትን ለኢየሱስ ንገሩ። አራት ቀን ሆኖታል ይሸታል አትበሉ፣ ሂዱና ድንጋዩን ብቻ አንከባሉ። ቃልን ሲናገር ኢየሱስ መጥቶ ሙቱም ይነሳል ድምፁን ሰምቶ ልቀቁት ይሂድ ፍቱትና እናንተ ቁሙ ለምስጋና። ቃልን ሲናገር ኢየሱስ መጥቶ ሙቱም ይነሳል ድምፁን ሰምቶ ልቀቁት ይሂድ ፍቱትና እናንተ ቁሙ ለምስጋና። ያለቀ ቢመስል የተዘጋ ለኢየሱስ የለም የሚያሰጋ ሲታይ ቢመስል የጎደለ ኢየሱስ ካለ ሁሉም አለ። ያለቀ ቢመስል የተዘጋ ለኢየሱስ የለም የሚያሰጋ ሲታይ ቢመስል የጎደለ ኢየሱስ ካለ ሁሉም አለ። ኢየሱስ ካለ ሰላም አለ። ኢየሱስ ካለ ደስታ አለ። ኢየሱስ ካለ እረፍት አለ። ኢየሱስ ካለ እፎይታ አለ። ኢየሱስ ካለ ታምር አለ። ኢየሱስ ካለ ፈውስም አለ። ኢየሱስ ካለ መዳን አለ። ኢየሱስ ካለ ድንቅም አለ። ጎልያድን ለመጣል በሸለቆው ሰልፍ አያስፈልገኝም የንጉሡ ሰይፍ። ከአንበሳና ከድብ ያስጣለኝ ወዳጄ አምላኬ ይሰጠኛል ጎልያድን በእጄ። ጎልያድን ለመጣል በሸለቆው ሰልፍ አያስፈልገኝም የንጉሡ ሰይፍ። ከአንበሳና ከድብ ያስጣለኝ ወዳጄ አምላኬ ይሰጠኛል ጎልያድን በእጄ። ሕያውን አምላክ ቢገዳደር ይወድቃል በአንዲት ትንሽ ጠጠር። ጠላት ተመቶ ወድቋልና ምርኮን ሰብስቡ ተነሱና። ሕያውን አምላክ ቢገዳደር ይወድቃል በአንዲት ትንሽ ጠጠር። ጠላት ተመቶ ወድቋልና ምርኮን ሰብስቡ ተነሱና ያለቀ ቢመስል የተዘጋ ለኢየሱስ የለም የሚያሰጋ ሲታይ ቢመስል የጎደለ ኢየሱስ ካለ ሁሉም አለ። ያለቀ ቢመስል የተዘጋ ለኢየሱስ የለም የሚያሰጋ ሲታይ ቢመስል የጎደለ ኢየሱስ ካለ ሁሉም አለ። ኢየሱስ ካለ ሰላም አለ። ኢየሱስ ካለ ደስታ አለ። ኢየሱስ ካለ እረፍት አለ። ኢየሱስ ካለ እፎይታ አለ። ኢየሱስ ካለ ታምር አለ። ኢየሱስ ካለ ድንቅም አለ። ኢየሱስ ካለ መዳን አለ። ኢየሱስ ካለ ፈውስም አለ። ጎልያድ ኩፍሱፍ ድሬ ወራነቲ አናን በርባችሱ ሂደኖን ከንሞቲ ቄሬንሳ ፊሌንጫ ጀላካና ባሴ ዋቅኒኮ ናፍቄና ጎልያድ ደበርሴ ጎልያድ ኩፍሱፍ ድሬ ወራነቲ አናን በርባችሱ ሂደኖን ከንሞቲ ቄሬንሳ ፊሌንጫ ጀላካና ባሴ ዋቅኒኮ ናፍቄና ጎልያድ ደበርሴ ዋቄ ጅራታ ቦርከቱሌ ዲቁ ፋረኮ ቶኮን መሌ ዲኒና አሜ ኩፌ ጅራ ኢሲንካቲ ቡጂ ጉራ waaqee jiraataa morkatullee ni guufaa rakkoo tokkoon malee inni dhaame kuufee jira isiin kaatii miigura ያለቀ ቢመስል የተዘጋ ኢየሱስ የለም የሚያሰጋ ሲታይ ቢመስል የጎደለ ኢየሱስ ካለ ሁሉም አለ ያለቀ ቢመስል የተዘጋ ኢየሱስ የለም የሚያሰጋ ሲታይ ቢመስል የጎደለ ኢየሱስ ካለ ሁሉም አለ ኢየሱስ ካለ ሰላም አለ ኢየሱስ ካለ ደስታ አለ ኢየሱስ ካለ እረፍት አለ ኢየሱስ ካለ እፎይታ አለ ኢየሱስ ካለ ታምር አለ ኢየሱስ ካለ ድንቅም አለ ኢየሱስ ካለ መዳን አለ ኢየሱስ ካለ ፈውስም አለ